hello
አቤት hello ጤና ይስጥልን።
አቤት ይላል።
okay ተደውሎሎት ነው?
ተደውሎልኝ አይደለም አዲስ ነው የደውለው እሺ freelance ነው የደውለው ወይም አክሰር
እ እሺ ምን ምን እንረዳው?
ማለት የስራ እንትን አይ ወይ ማስታወቂያ ምናምን ይላልና ስራ ፈልጌ ነበር። ወደ ቤት።
okay ስራ እንደዚህኛ directly እንደ agency directly ከሰው ጋር እናገናኘው። just እዛ ቻናሉ ላይ ያለ አይደል የሚጠቀሙ ቻናል አ እዛ ላይ ነው apply apply የሚያደርጉት ማለት ነው። ስራዎች እዛ ላይ ከስራዎቹ ስር apply የምትል ወይም ያመልክቱ የምትል button አለች። እሷን ሲጫኑ directly apply ማድረግ ይችላሉ ማለት ነው።
ማንኛውንም ስራ ከሰው ጋር relate የሚያደርገውን ስራ ማለት ነው።
እሺ ከዛ በፊት ግን bot ም ስላለው እዛ ላይ bot ኡ ላይ የ applicant ቦታ አለ። እዛ ላይ CV ዎትን ማስገባዎትን እንዳይረሱ። CV አስገብተዋል።
እሺ
እሺ፣ የሚያ- የሚያ- ያጋጠመው ችግር ካለ ግን anytime ይደውሉልን።
እሺ አመሰግናለሁ።
እሺ፣ መልካም ቀን ይሁንልህ።